አስተያየት ካቢዎች በ20 ብር ነው ያደረጉት
ሄሎ
ሄሎ ጤና ይስጥልኝ
አቤት ከቺፕቺፕ ነበር የምደውልዎት
አቤት እ ክ- complain አቅርበው ነበር order አድርገው ያልመጣ አይተም ነበሩ
አ ትላንትና እንትን ብሎኝ ነበረ ትላንትና ቦታውን ጠይቆኝ ነበረ ከዛ አልተመለ አልመጣም ሰውዬው አልመጣም driver ሩ አ አ እሺ ነገ እንላክልዎት ነገ መቀበል ይችላሉ
ነገ ምንድን ነው ቀኑ እሑድ ነው እሁድ ነው አቤት ሰው ይኖራል ችግር የለም እሺ የት ነበር location ኑ
ስራ እንትን ብስራተ ገብርኤል ቫቲካን ኤምባሲ ገብርኤል።
ቫቲካን ኤምባሲ እ፣ ሁለተኛው ቅያስ
እሺ ነገ እንልክልዎታለን ይቅርታ በጣም
ኧረ ችግር የለም እሺ እሺ መልካም ምሽት